ችብችብ
እኔ ያስጥልኝ እኔ
አብረሽ Hello።
Hello፣ አቤት ይሰማል አይደል?
ይሰማል ነው።
እ ከትላንትና ወዲያ ነው አይደል? እነዚህ ከትላንት ወዲያ ያዘን ነበር ሽንኩርትና እሺ ቢሮ ነበር ያዘዝነው፣ እስካሁን አልመጣልንም።
እስኪ ስልክ ይነግሩኛል።
እ የ- እንትን ያደረገውን ስልክ ልንገርሽ ወይንስ member ኡ ይሆናል?
ውስጥ አንድ ሰው ችግር የለውም። አንድ ሰው ችግር የለውም። group ውስጥ ያለ ዘጠኝ አስራ አንድ እሺ ሀምሳ አንድ እሺ ሰላሳ ዘጠኝ እሺ አርባ ሁለት group ኡን create ያደረገችው ትግስት እሺ እ፣ ትዕግስት ነች።
አዎ
እሺ ምን ነበረ product ኡ?
ሽንኩርት
አስራ አንድ ኪሎ ነው።
አስራ አንድ ነው ኪሎ የሚመጣው አስራ አንድ አዎ እሺ driver ትላንትና አልደወለልዎትም ነበር?
አልተደወለም እሺ እዚህ ጋር ግን እንደወጣ ነው የሚያሳየኝ። የ driver ስልክ ልስጦትና check ማድረግ ይችላሉ።
ችግር የለም ስልኩን ስጪ እሺ ዜሮ ዘጠኝ ሀያ ዘጠኝ ስልክ ያዢ ስልክ ያዢ ዜሮ ዘጠኝ ሀያ ዘጠኝ ድጋሚ ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት ሀያ ሀምሳ ሰባት ሀምሳ ሰባት አሚር ይባላል። እስኪ ያናግሩ።
አሚር እሺ እንደወጣ ነው የሚያሳየው አዎ እንዳወጣው ነው።
ስለዚህ ወጥቷል የሚል ነው ያለው እዛ ላይ status ነው የሚል አናግረው ማለት ነው አዎ አዎ pick up ነው የሚለው እዚህ ጋር እ፣ Okay።
Check አድርጉት።
እሺ እሺ እሺ እሺ